ሄሎ ሰላም ሄሎ ወይ እንዴት አመሸ?
እግዚአብሔር ይመስገን። የወጌሻ ትምህርት ስልጠና orientation ተቋርጦብሽ ነው አይደለ? እመቤት ነሽ? እመቤት ነሽ? እሺ፣ እመቤት በጣም አሪፍ so መረጃውን ሰጥቼሻለሁ አይደለ?
እና እንትኑ ብቻ ሰዓቱ በተመዝጋቢዎቹ ነው የሚወሰነው ነው ያልከኝ?
አዎ እንደዛ ነው። አካውንት እልክልሻለሁ። በዛ አካውንት ታስገቢያለሽ። በአካል ከሆነ ነገ CMC ሚካኤል ወይም አልታድ ሚካኤል የሚባለው ከሱ ጎን ኢኮኖሚ ኮሚሽን አዳራሽ አለ። ከሱ ጎን እዛ የአቀባበል እናደርጋለን። ስልክ ቁጥርሽን ትነግሪኛለሽ?
ግን ሰዓቱን እንትን አላልኩማ
እኮ ያው ትወስኛለሻ ያኔ ነገር ምንም እንትኑ ማለት ካስገባው በኋላ እንትን አልልም። ከአስር ሰዓት በፊት ባሉት ሰዓቶች ነው ከጠዋት እስከ አስር ሰዓት ባለው አሁን እችላለሁ።
ያው ኦንላይኑን ትምህርት ለምን አትማሪም? ካዳ እንደዛ ከሆነ
በአካል ብማር ደስ ይለኛል።
አዎ ያው እንግዲህ አንዱን መምረጥ ደግሞ ያስፈልጋል። በቃ ግድ ነው። እሺ እሺ፣ አባቴ አመሰግናለሁ። እሺ፣ ቻው፣ ሰላም